imo. ሄሎ ሄሎ፣
ክበብ ይሰማኛል።
ይሰማል? ማን ልበል?
መሰረት ነኝ።
ማ- ዘጋሽብኝ እኮ ሲሱ ከ-
ማን እኔ?
ተቋረጠ።
እሺ፣ ወይ ለምን ያዘጋው?
እሺ አንተ እሺ በስልክ ሌላ ስልክ እያወራሁ ነበረ።
እሺ እ ምን አልሽኝ ታዲያ? ሰባ አምስት አምሳ አንድ ሰባ አምስት አምሳ አንድ
አምሳ አንድ ምን ሆነብክ መክብቤ?
አ ውይ ይኸውልሽ በኤርትራ ጋር ሳወራ ቆይቼ እኮ አሁን ሲቋረጥ እንትን ያልኩት አፈሙ ይቅርታ መስዬ ኧረ ጣጣ የለውም እረዳካለሁ።
አሁንም በኤርትራ ይመስለኝ እኮ ሰባ አምስት አምሳ አንድ ማ አሁን ነው ያዝኩት ግን አርባ አምስት ብር ነው።
እስኪ ሰዓቱን እንየዋን ይጠብቀኝ። መክብብ ዝጋው አይ አይ
ሁለት ሰዓት ኦርደር አይደለም መክብቤ።
ማርያም እኔ ግን ያዝኩት አ- አንድ ደቂቃ የሆነው አ- አንተ ያስገበት የሚታይ ክበብ እ እዚህ ከስተመር ያዙ ሲስተም ላይ የሚገባበት ሰዓት አለ አይደለ?
እ እሱ ነው የሚታየው። እሺ እና ደግሞ የሁለት ሰዓት አለ ደቂቃ ልዩነት አለው።
እሺ እሺ
እሺ መክብቤ እሺ ደህና ነው።